ሰላም ስለሚያስተላልፍ హలో
ఉన్నాగా ఉన్నాగా అక్క ఉన్నాగా hello
ሄሎ
daga jira na gamu አማርኛ አችልም አባት
አልችልም አልችልም
አ- ይቅርታ ዛሬ የኦሮምኛ የሚያወሩ ሰዎች የሉም እሺ ካጠገቤ
ወደር account አልገባ ቀስ ብለህ በአማርኛ ልነግረኝ ሞክር እስቲ
ቤቱን ብሩ አልገባም account አ ወደ ወደ ንግድ ባንክ ነው ይኸውልህ ትላንትና okay በቻፓ በኩል ነው ወደ ቻፓ ነው የላከው አይደለ እሺ ይኸውልህ ትላንትና የችግ- የ system ችግር አጋጥሟቸው ስለነበረ ነው ቻፓዎች እና ወደ ወደ ቤስት ወደ CBE የሚገቡ ወይም ወደ ንግድ ባንክ የተላኩ እ, እንዳለ ብሮች አልገቡም እና ዛሬ ያስገባሉ። ዛሬ ያሳውቀውናል እንደሚያስገቡ። ትንሽ ጠብቅ እሺ፣ ይገባልሃል። እሺ፣ ስለደወልክ እናመሰግናለን። ምናልባት እ, ግልጽ ካልሆነልህ አማርኛ የሚችል ሰው ስታገኝ ደውልልን እሺ፣ መልሰህ። እሺ፣ ስለደወልክ እናመሰግናለን። ምን